Hello፣ አቤት።
ይቅርታ ወሰን ነው አዎ መልሽ የደወልኩ ፌስታል ላይ ስንት ስንት ይላል ነበር ያሉኝ።
ሶስት ሶስት አንድ በቃ ፎቶ ያንሱና እሱን አሁን ቴሌግራም ላይ ይላኩልኝ። የአንድ ኪሎውን ብር refund እናደርግሎታለን።
እሺ፣ አርባ አራት ቤቱ ቁጥር አለኛ
የለኝም። አረ text ዜሮ አታደርጊልኝም?
እሺ፣ እሺ text አደርግሎታለሁ። በሱ በቴሌግራም ይልኩልናል። ፎቶ አንስተው የአንድ ኪሎ እንመልሳለን።
እሺ፣ ሶስቱንም ልላክላችሁ።
ፎቶ አንስተው ፎ- ፌስታሉ ላይ የተጻፈው ጽሑፍ የለም እሱን ፎቶ አዎ።
አንስተው ነው የሚልኩልኝ በቃ እሺ፣ እሺ፣ የቲማቲሙን።
እሺ እሺ እሺ